hello hello ሰላሙ ነኝ ሰላሙ ነኝ ሰላም ነው
አለን እግዚአብሔር ይመስገን ምን
ዶክተር
አረ ምንድን ነው ይቆራረጣል ምን ነበር የብር የብር መቁጠሪያው ማሽን ሁለት አለ አይደል store ላይ
አዎ አዎ አ፣ ትፈልጉታላችሁ አትፈልጉትም ምን ሊደረግ ብር መሰብሰብ ቀረ አይደል እንዴ ሽጡ ስለዚህ አይ- አይፈለግም አይደል አዎ
በቃ እሺ እሱ ይወገድልኝ ተብሎ ነው እሺ